Sana decir, no sabía.
Hello ሰላም ጤና ይስጥልኝ።
አዎ አንድ ጊዜ እነሳ እንፈልጋለን እ ምን እንፈልጋለን?
ዲቦሳ ውስድሮ አርጋ እሺ ከሳስ ከሳስ ደግሞ ቴሌብር አልገባም ግን በስቲ በስልክ ቁጥር የደወልክበት ነው?
አዎ ስንት ብር ነው?
ስሚም ስሚም መቶ ሀምሳ መቼ ነው?
ትላንትና እሺ ጠብቀኝ።
ቁጥር ቁጥር ነው ያል ቁጥር ቁጥር ንገረኝ።
ንግግር?
ቁጥር ንገረኝ። አዎ።
ዜሮ ዘጠኝ እሺ አስራ አምስት እሺ ሰባ አንድ እሺ ሀያ ዘጠኝ እሺ
አርባ ሁለት
ጠብቀኝ። እሺ እሺ
ሄሎ ሄሎ አዎ አቤት ስምንት መቶ ሀምሳ ብር በቮቸር ነው እሺ ውስዱ ያደረግከው እ በቮቸር ነው ውስዱ ያደረግከው እና በቮቸር ደግሞ ውስዶ ሲደረግ
እሺ
ቤት ቤት ሱቅ ላይ ሄደህ ነው ብር የምታወጣው እሺ እሺ ጌታላ አሁን ድቦ ውስድሮ አርጋል ጌታላ
ይኸውልህ ቤት ቤት ሱቅ ነው ሄደህ የምታወጣው በቮቸር ነው ውስዱ ያደረግከው
አሁን ብር ወጣው እኮ እንዴ አልወጣም እሺ በ voucher ነው ውስዱ የተደረገው እና እሺ
ቤት ቤት ሱቅ ሄደህ አውጣ እሺ እሺ አንድ ጊዜ ኮድ ላይ ኮድ ነው የምፈልገው ኮዱ እ፣ account history የሚለው ውስጥ ግባና voucher history የሚለው ላይ ታገኛለህ እ account history የሚለው ውስጥ ግባና account ትርምስ account history የሚል አለ እሱ ውስጥ ግባና voucher history የሚል አለ
እሺ አንድ ጊዜ አዎ
እሺ
እሺ እምቢ ካለ ቴሌግራም ላይ ያዋራል እና step እንልክልሃለን። እሺ የምታገኝበትን
የኔ ኮድ ላይ አላ- አላይማ
ኮዱን የምታገኘው account history የሚለው ውስጥ ገብተህ voucher history የሚለው ላይ ስትገባ ነው።
ትነግራለህ አንድ ጊዜ ትነግራለን እ?
ትነግራለን እንደ አንተ- አን- አንተ ጋር ነው ያለው፣ እኛ ጋር አያሳይም።
እሺ
እሺ